ጤና ይስጥልኝ። ጭብጭብ
እሺ ሰላም አለን። ሮብ ዕለት ያዘዝነው ነገር ነበረ።
እሺ፣ ሐሙስ እንደሚመጣ ነበረ። ዛሬም አልመጣም።
okay። በዚህ ቁጥር ነው order ያደረጉት?
አዎ
እሺ፣ አራት ሁለት አምስት ሁለት ይሰማል።
ሁለት ነው ያዘዙት?
አራት ነው። ማንጎ፣ ቲማቲም፣ ድንች፣ ሽንኩርት
ኦኬ። ፌን ነው አይደል?
ግሬ ነው።